hello
ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውለው።
እሺ እናትዬ ሰላም ነው?
ደውለውልን ነበር። አገልግሎቱን አግኝተዋል?
አላገኘሁም። የእኔም ቤት
ምን ነበረ?
ብያይ አብረን እንስራ የሚል ማመለከቻ አስገብቼ ነበርና እሺ እሱን ነበረኝና ማመልከቻው ምን ምን ላይ ደርሷል የሚለውን ነገር ውሳኔ ስላላገኘሁኝ እህ እሱን ነበር የእኔም ቤት።
እሺ ደንበኛችን በድጋሜ ወደሚመለከተው አካል አስተላልፌ ልዎታለሁ።
እሺ እናትዬ ሌላ በጣም ምረዳው በጣም ነገር አለ?
ያ ምንም ችግር የለውም። እሱ ነው ዋ እሱን እንደው እንደምንም እንደው አደራ እንግዲህ እሺ መዝግቤ አስተላልፌ ልዎታለሁ። ስለደወሉ እናመሰግናለን። አገልግሎት እሺ።
ላይ ያሉትን ሀሳብ ሴት ከሚሰሙ ድምጽ በኋላ ያስቀምጡ።
እሺ።
መልካም ቀን።
እሺ እኔም ቤት